ጤና ይስጥልኝ ቤት ቤት
deposit ማድረግ አይቻልም። M-Pesa
እ M-Pesa ይቻላል ይቻላል።
እንዲህ ያለኝ እንዴት ነው? check አድርግልኝ።
ምንድን ነው የሚልህ?
አይሆንም እያለኝ check አድርግልኝ። አንዴ እስኪ
እሺ ቆይ ጠብቀኝ አንዴ።
ሄሎ
ሄሎ፣ ጤና ይስጥልን Best Bet
ይቴ አቤት
በ M-Pesa ላይ deposit አይቻልም ወይ?
እ
M-Pesa ላይ deposit አይቻልም?
deposit ይቻላል፣ ግን ቁጥሩ ይ- ተመሳሳይ መሆን አለበት።
እ?
ተመሳሳይ መሆን አለበት። የ Best Bet ቁጥርና እ
የ Best Bet ቁጥርህና እ የ deposit የምታደርግበት አንድ አይነት መሆን ስላለበት ነው። እሺ M-Pesa ከሆነ ማለት ነው።
ማለት Best Bet account የከፈትክበትና እ እ፣ deposit የምታደርግበት ከየት ነው? deposit የምታደርግበት ከ M-Pesa ላይ ከ M-Pesa ላይ ምንድን ነው የሚል እምቢ ብሎ ሆነ ስታስገባ አዎ፣ ስልክ አንድ አይነት ምናምን እያለ ነው።
እ፣ ስልክ የትኛውን ስልክ አመጣለህ?
ፋሪ አይ ኢትዮ ኢትዮ ቴሌኮም ያመጣልኝ።
የኢትዮ ቴሌኮም ነው አይደለ?
አዎ አ በቃ አንድ አይነት መሆን ስላለበት ነው። እሺ Best Bet የከፈትከው በሳፋሪኮም አይደለም አይደል?
አዎ፣ ሰፋሪም ክፍል ይቻላል።
በኢትዮ ቴሌ ነው አይደል የከፈትከው?
አዎ አዎ አ በቃ አንድ አይነት መሆን አለበት። እሺ ግን የቴሌ ብር ይቻላል ወይ?
ቁጥርና የ Best Bet number አንድ አይነት መሆን ስላለበት አዳም ነው።
ሰፋሪ ይቻላል ወይ?
እ እ ይከፈት- ሳፋሪኮም እና ሁለቱም አ።
አንድ አይነት ተመሳሳይ ከሆነ አዎ
ይቻላል ወይ? አይ መክፈቱ ተመሳሳይ ነው። ሁለቱም Best Bet የከፈትክበት ቁጥርና የሳፋሪኮምክ እ እ፣ deposit አዳምጠኝ።
የምታደርገው አ፣ ገና አዲስ ሰክሰስን ማድረገው ሰፋሪ ላይ ይቻላል።
አዎ ይቻላል። አዎ አዲስ ለመክፈት አይደለ?
አዎ ሰ- ሰፋሪ ላይ አዎ ሰፋሪ ይቻላል ሲም ይቻላል።
ካርድ ነው።
ይቻላል። አዎ። እሺ፣ ስለደወልክ እናመሰግናለን። መልካም ምሽት።